ካለሽ ጤና ይስጥልኝ BGI ኢትዮጵያ ሂደን ነኝ። እባክዎ ምን ልርዳው?
ጋትስቢ የሚባል ቤት በረዶ እየያዘ አስቸግሮናልና TIN number ልንገርሽ።
እሺ እሺ፣ TIN number ይንገሩኝ ለምኛች TIN number ዜሮ ዜሮ ዜሮ ሶስት ዜሮ ዜሮ?
እሺ ሶስት ዜሮ ሰላሳ ዘጠኝ ሰላሳ ዘጠኝ አርባ ሰባ ዘጠኝ ስልሳ አርባ ሰባት ዘጠኝ ስልሳ አዎ።
እሺ መስመር ላይ ጠብቁኝ አንድ ጊዜ ናታኒ ባርና ሬስቶራንት ነው ደንበኛችን አዎ፣ አዎ።
እሺ
በጣም ጋትስቢ የሚ- ጋትስቢ ነው እሺ የሚባለው ቤቱ ያው TIN number አዎ።
ወስ ስለምን ተቀይሯል ስሙ ነው ወይስ- አጠገብ ነው ስሙ ተቀይሯል።
እሺ
እሱ አጠገብ ያለ ቤት እሱ እሺ ሁለት ቤት ነው የሚታየኝ በዚህ TIN number ጋትስቢ እሺ የት አካባቢ ነው ያለው
ሚሊኒየም ፊት ለፊት ሚሊኒየም አዳራሽ ፊት ለፊት ሚሊኒየም አዳራሽ ፊት ለፊት ያለው እሺ እሺ እየመዘገብኩ ነው የ customer ኡን እ፣ የእርሱን ስም አልበል እንደራሴ ጋሻው እሺ እርስዎ የቤቱ ባለቤት ናት ወይስ ፕሮሞት ፕሮሞተር ነው እሺ የሳ- የ- customer ኡ ስም ነው የሰጡኝ Hello።
በመመዝገብ ይሰማል ድምፅሽ ጠፋ
እ፣ ትንሽ ይቆራረጣል መስመሩ አሁን እሺ የ customer ኡን ስም ነው አይደል የነገሩኝ አሁን የኔ የኔ የኔ ስም ነው የ promoter ስም ነው መዝግቢ በኔ
ቁጥርስ ቤቱ ልመዝገብ በዚህ ቁጥር መዝግቢ እሺ በረዶ ይዞ አይለቅም ነው በረዶ ይዞ አይለቅመው አሀ። tap ኡ ላይ አይወርድም ማለት ነው።
አዎ አዎ
እሺ መዝግቤ ልዎታለሁ። ለሚመለከተው ክፍል አስተላልፌያለሁ። ሌላ ምረዳዎት ነገር አለ? እሺ ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙ ድምጽ በኋላ አስቀምጡ። መልካም ቀን።